hello ሰላም ሰላም፣ pin ኡን check አድርግልኝ። እሺ order ልንገርሻለሁ። ሀያ አምስት ሰላሳ ዘጠኝ ሀያ አምስት ሰላሳ ዘጠኝ
ሰላሳ ዘጠኝ ነው ያልከኝ?
አዎ pin ኡን check አድርግልኝ በደንብ።
ሀያ አምስት ሰላሳ ዘጠኝ አዎ ሀያ አምስት ሰላሳ ዘጠኝ አዎ።
ማነው ስምህ?
ዮናስ ዮናስ ሚስተር ዮናስ።
አይልሃለኝ ዮናስ።
እሺ እሺ ቴንክ ዩ